Hello ሰላም ጤና ይስጥልን። ችክችክ Hello ሰላም ሰላም።
ሽንኩርት order አድርጌ ነበረና እሺ
እንትን group ግን ያደረገች ልጅ ነበረች። አላቃትም
እሺ አላቃትም። እኔ ጋ ነው delivery የተደረገው።
Okay፣ እስኪ ቁጥር ይንገሪኝ።
የእኔ ሰላሳ ሰላሳ ስድስት እሺ
ሀምሳ አምስት ስልሳ ሁለት
ተቀብለዋል አሁን product ኡ።
ሽንኩርት አስራ አራት ነው።
ኦኬ
መቅደስ የሚለውን አላውቀውም።
Okay፣ እሺ የተሳሳተ group እርሶ ጋር ገብታ ይሆናል ነው።
አዎ እና ከ group leader ስለሚል ፒካፕ የእሷ አላውቃትም ብዬ እሺ ስልክ ቁጥሯን ልስጦት ወይም አላረፈ እንደሚሆን አድርጉት።
Okay እና driver ኡ driver ኦቹ አሉ
አዎ ይህም በቃ ይመልሱት። እሺ።
ሄዷል ወይም ከኔ እንትን ማድረግ ትችላላችሁ። እኔ ልውሰደው ወይም ካልተቻለ
Okay እርስዎ የሚወስዱት ከሆነ ደግሞ የቴሌ ብር account ልስጦት ይልካል- ያስገቡልኛል።
ወይም ስልኬን ስጫትና ልደውልላት፣ ከዛ ለእሷ ልላክላት ብሩን።
አዎ ምናልባት እንትን location እርሶ ጋር ካልሆነች ብዬ ነው ቅርብ ካልሆነች
እና ወዴት ልላከው?
እንደዛ ካል ካልሆነ ቴሌ ብር የቴሌ ብር account ልስጦት እና የዚህ የለሽ ከዛ እኛ ለእሷ refund እናደርግላታለን።
እሺ እሺ
እሺ ዜሮ ዘጠኝ
እም፣ እሺ ዘጠና አንድ እሺ ስልሳ ሰባት
ስልሳ ሰባት ሰባ ሶስት ዜሮ ሰባት
ዘጠና አንድ ስልሳ ሰባት ሰባ ሶስት ዜሮ ሰባት አዎ ያብ ስራ ነው የሚለው በዚህ ይላኩትና screenshot አድርገው ደግሞ የሚልክልኝ ቁጥር ልስጦት በቴሌግራም
እየው እሺ እሺ እንዳስገቡት ይሄንም ስልክ በቴሌግራም ደግሞ አርባ አራት እሺ አስራ አንድ እሺ ዜሮ ስድስት አራት ዜሮ ስድስት ዜሮ አራት
አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት አዎ ወደ በዛ screenshot ይላኩልኝ ከዛ ለእርሱ አጠቃላይ ሁለት መቶ አርባ ስድስት ብር ነው የስድስት ኪሎ የመቅደስ ስድስት ኪሎ ነው።
ሁለት መቶ አርባ ስድስት ብር አዎ
እሺ እንትን ምንድን ነው ሌላ አብሬ order ያደረኩት ነበረና ግን አልመጣልኝም። ቲማቲምና ድንች እሺ መቼ አንድ ላይ ነበረ ሰዓቱ
እ፣ አዎ ወይስ የደቂቃዎች difference ይኖረዋል።
አዎ የሻይ ቅጠልም አለው ሻይ ቅጠል መጥቷል። አባቴ ቆይ ቲማቲም እና ድንቹን የቀረው አዎ አዎ ይሄ ነገ ይመጣሉ ነገ መቀበል ይችላሉ
ምን አልሽ?
ነገ ይመጣሉታል ነገ መቀበል ይችላሉ
እሺ እሺ እሺ እናመሰግናለን እሺ
አቤኒ